Hello.
hello ከሚጥለው
ብር ልከን ነበረ አልመጣንም። እና
ወዴት ወዴት ብር? okay withdraw አድርጋችሁ ነው deposit?
ቴሌ ብር ላልከን ነበረ አልገባንም።
እሺ በዚህ በደወልክበት ቁጥር ነው? ስንት ብር ነው?
አምስት መቶ ብር
መቼ?
ሶስት ቀን ነው ሶስት ቀን ሆነ።
ከትናንት ወዲያ?
አዎ ሄሎ ስንት ብር ነው አልከኝ?
አምስት መቶ ብር ወደ ማታ አካባቢ ነው።
እሺ
ፊንቸር ላይ ነው ላልኩ እ?
ፊንቸር ይረዳ እርግጠን አንጂ አንድ ተጅ ፍቅር ይረዳ ደወሉ
አ፣ ቀኑን ነው በአስራ ስምንት አጥቼዋለሁ። እስቲ በአስራ ዘጠኝ ይሆናል እንዴ?
እው ሶስት ማማን ሆናላ ኦኬ
hello hello hello hello
ያል ያልገባል ብር የለም በአስራ ስምንት
እሺ በአስራ ዘጠኝ
እኮ በአስራ ዘጠኝም አየሁት አምስት መቶ ብር ነው አይደለ?
አ
በሳንቲም ፔ ነበር የሞከሩት
አ
በሳንቲም ፔ ነበር የሞከሩት።
አይ ልክ ነበር አልገባም። picture ላይ ነው ላካ ላክ እስኪ ጋ picture ላይ ነው በ- በቻፓ ነው ያወጣው።
በቻፓ ነው በሳንቲም በቻፓ በቻፓ
ስለዚህ በአስራ ስምንት የለም already በአስራ ሰባትም አየሁት።
አ ቀኑን ቀኑን እስቲ ወይ ስልክ ላይ እየውና በደንብ አ መች እንደሆነ ከዛ ንገረን እሺ።
እሺ ጉያ ቀይሰን